ጉድ አፍተርኑን ስማርት ሰብሽን ጫልቱ ስፒኪንግ።
ቀጠሮ ለመያዝ ነበር ለማሳት ለዛሬ ቦታ ካላችሁ ስንት ሰዓት ላይ
ሀና አለች ሲጀመር አለች? አዎ።
ኦኬ ወደ ሲክስ ኦክላክ ለሁለት ሰው አንድ ሰው ለሀና ሚኒሊክ ነው በያት እ፣ ሁለት እስከዛ ስንት ሰዓት ነው?
የምትቆይ አይመስለኝም። አስር ወጪ ነች።
አስር
አዎ።
Okay ሌላ four o'clock ላይ ሌላ ሰው ክፍት አለ ሁለታችንም አለ አ- አለ።
አስር አስር ሰዓት የምንለው four PM አይደል አዎ።
እሺ በቃ ሀና አንድና አንድ ደግሞ አ፣ ሌላ ጎበዝ ልጅ ምን ይልክልሽ ያዝልኝ ስልኮትን ልውሰድ። አስር ሰዓት ላይ ነው።
አዎ አስር ነው ያለው አልሽ አዎ። ዜሮ ዘጠኝ አስራ አንድ ሀያ ሶስት እሺ፣ ሀምሳ አንድ እሺ።
አርባ ሁለት ሀና አስር ወጪ ነች። መቆየት ከቻለች check ላድርግለት። ከአስር ለምን አትደውይልኝም የኔ መቤት አናን check አድርግና እ እ ወይስ መልሼ ልደውል check ታደርጋለሽ check ሀና አድርጌ መልሼ ልደውልለት።
እሺ የኔ መቤት አመሰግናለሁ።
ሚኒሊክ በይልኝ ያክል እሺ፣ እሺ።